Hello አቤት።
ሰላም ጤና ይስጥልን። ፍሬ የውበት አብሮ- ሳሎን አዎ፣ ከ WePlus Solution ድርጅት ነው የምደውለው።
እሺ።
WePlus Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር።
እ እ WePlus Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር።
መሰለኝ። አዎ፣ አዎ አሁን ላይ አገልግሎት መስጠት ጀምረናል። ኦንላይን በመሆን አገልግሎትሽን ማስተዋወቅ እና መስራት ትችያለሽ ለማለት ነው። አሁን application ኑ on ነው።
እሺ፣ እሺ።
እዛ ላይ መጠቀም ትችያለሽ። እንዲሁም ደግሞ እ፣ እንደ ተጠቃሚዎች እ፣ ማየት ከፈለግሽ የአንቺንም ድርጅት ማየት የምትፈልጊ ከሆነ WePlus Solution User የተሰኘ እዛው Play Store ም App Store ም ላይ ያለ ከ transportation አገልግሎት ጀምሮ እንደዚሁ ሌሎች ማን ማን የውበት ሳሎኖች አሉ፣ ምን ምን አገልግሎት ከአርባ አራቱ አገልግሎቶች ምን ምን ናቸው የሚለውን ለማወቅ እሱን አውርደሽ መመልከት ትችያለሽ።
እሺ፣ አሸናፊ የሚያደርግ referral code ም እዛ ላይ ታገኛለሽ። ለጓደኞች ለቤተሰቦች ካጋራሽ ያዘጋጀነው challenge አለ። ያንንም የማሸነፍ እድል ይኖርሻል ማለት ነው።
እሺ፣ እሺ።
እሺ፣ አመሰግናለሁ። መልካም ቀን።
አመሰግናለሁ።
እሺ።